ወይ አለል ሽሪ ሰላም ነው።
ደህና ነኝ።
አለን እንትን እንትን ምስጢር ወደ ሲዳማ የሆነ agent ነበርና እም፣ ወደዚህ ወደ ካይሮን መቀየር ፈልጎ ፋይሉን download ልናደርግለት ስንል በጣም አስቸገረውና እናንተ generic ፈልጎ ነው እ፣ እ።
እኮ አሁን በስራ ሰዓት እ፣ እንዴት አስቆማቸዋለሁ? እኔ ደግሞ ወጥቻለሁ።
okay ወጥተሻል?
አዎ ምሳ ልበላ ወጣሁ።
okay ስንት ሰዓት ነው?
ማታ አይችልም።
እኔ እንጃ እኔ አይ እኔ ደውልላት ነው ያልኩት። ሰው እዛ ያለኝ ያስልካለሁ ነው እንጂ አለኝ። ሰዓቱን አ- አልነገርኩትም እኮ ከእንትን ካሉ በኋላ እንጂ አሁን እሺ አይሉትም ልጆቹ አይደለም ያስቸግራል።
አዎ።
ሲጠፋ ምናምን እ እ ሲጠፋና እንደዚህ folder ላይ የለውም አቤል ምናምን የለውም folder ላይ የለም የኛ እኮ እ፣ ጄሪ በቃ ስለዚህ ልንገረው እንደዛ ብዬ ስንት አዎ።
ሰዓት ላይ- ስንት ሰዓት ላይ ልበለው?
ማታ ችግር የለውም እ፣ ሁለት ሰዓት ነው የምዘጋው፣ ግን ከዛ በፊት እንትን እንለታለን።
በቃ ከሁለት ሰዓት ማታ ሁለት ሰዓት በፊት ማለት ነው።
አዎ በቃ እሺ እነግረዋለሁ። እሺ ምሬ እሺ ጄሪ እሺ